Hello
Hello አቤት ጤና ይስጥልኝ ሰላም ነው?
አቤት ባን እግዚአብሔር ይመስገን።
የሆነ መኪና አይቼ እኮ ነው ሁለት ሺህ አንድ ምናምን ደቡብ ምናምን አይቼ ነው ይኖራል እንደ መኪና ሁለት ሺህ አንድ ምን እ ደቡብ ሚኒባስ five L five L አዎ አለ
አለ እንዴት ነው ጠርዝ ምናምን ምንም የለውም ትንፋሽ ጠርዝ በሹፌር በኩል አለው ሞተር ምናምን አይፈልግም አይፈልግም አዎ።
እስከ ስንት የሚያልቅ ነው ይሄ
አንድ ነጥብ አምስት ነው የሚባለው ከፍተሻ በኋላ ድርድር አለው ድርድር አለው አዎ።
የት ነው አድራሻችሁ ፓስተር አደባባይ ፓስተር በቃሽ ቀርቤ እደውላለሁ እሺ እሺ